Hello ጤና ይስጥልኝ ቃል ኪዳን ከሚስት ቤት ምን ልርዳው?
የበላሁትን ጥቂት ብሩ እስካሁን አልገባም።
እሺ cashier code ኡን ንገሩኝ እስቲ።
እ cashier code ወይ ticket ID ውን ንገሩኝ እስኪ ልየው።
እሺ እሺ እነግርዎታለሁ።
ምን አሉኝ?
እዚህ ላይ እያየሁ ስለሆነ ነው። ቆይ እነግርሻለሁ።
እሺ እሺ
መልሼ ልደውልልሽ። አንድ PC busy ሆነ ነው ኦንላይን ስለሚጠቀም ነው።
እሺ ይቻላል። እሺ መልካም ቀን።
አየሽ